ሄሎ ሰላም ጤና ይስጥልን ጭብጭብ
ሄሎ ጤና ይስጥልኝ።
አብሮ ይስጥልን ሰላም እ፣ ት- ሽንኩርት አዘን ትላንትና ተልኮልን ነበር እና እ፣ አንድ የአንድ ሰው ቀርቶ ነበር።
ኦኬ ያሳውቀው ነበር ትላንት ትላንትና ሳውቄ ነበረ
እሺ እስኪ አንድ የቁጥሮትን ይንገሩኝ ዜሮ ዘጠኝ ሀያ ሶስት
ዘጠኝ ሀያ ሶስት
ሀያ አንድ እሺ አስራ ዘጠኝ ዜሮ አምስት
ሀያ ስምንት ኪሎ ነበር አጠቃላይ
አዎ ሀያ ስምንት ነበር ያዘዝነው አዎ።
አንድ ስምንት ኪሎ ሶስት አስራ አምስት ነበር የመጣለን።
እ፣ አንድ አምስት ቀረቦት አዎ አንድ አምስት ቀርቷል።
እ፣ እስኪ ትላንት ማታ ተደውሎሎት ነበር እንዴ ዛሬ መጣል ተብሎ
አልተደውለልኝም።
ኦኬ በቃ ለነስ ለነገር አስቀምጦ ለዛሬ ለዛሬ እንዲመጣ ግን ትላንትና ቀን ላይ ደውዬ ነበር ተነግሮኝ ነበር።
አዎ ይቅርታው ዛሬ አልወጣም ለነገር አስገባሉት ነገ መቀበል ይችላል
ናርዲ አንዴ ጠብቀኝ እስኪ ናርዲ ሄሎ ሳቢ ገቢ ናት ነገር
እሺ
እስኪ አንዴ ጥሪቲ ጥሪቲ كم حدا شفت حقته وكده؟ እሺ በቃ እንጣሽ ለነገ ነው።
በቃ እሺ ለነገ አስገባሉት አለሁ ይቅርታ በጣም እሺ መልካም ቀን እሺ አመሰግናለሁ መልካም ቀን።